ጤና ይስጥልኝ ኢቴች የበራ መረጃ ማዕከል ባኮት ምን ነበር?
አሁን ደውዬ ነበር መረጃ ቴሌግራም ላይ location ላክልሻል ተብዬ እሺ አልገባም።
የማን የኔ ካሳ የሚል አይደል? የቴሌግራም የሚል አዎ አዎ አዎ ልኬልዎታለሁ እኮ last seen yesterday ይላል። የ last seen ኡ የነገሩኝ ስል last seen ኡ ነግ- ትናንትና
ነው ሰባት የሚለው።
ከአርባ ሶስት የገባ ነው። አዎ
እስኪ ሁላይ ነኝ። እስኪ ቼክ ላድርግ ድጋሚ። እሺ እሺ የጋርጉ ደውሉ